እኔ አንተ ቤት እኔ አንተ ቤት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ጸሎቴ ቢሆን ለወረ ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባይን ጠርተኝ ከዱር ሰጠኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባርከኝ በእጅ በረከት ቃል ኪዳንን አክባሪ ታማኝ ነህ ሁሌም መሐሪ የማልከውንም መሐላ አትረሳም አትልም ችላ መካሪ ድንቅ መምህሬ ላንተ ነው ዜማ መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ መሻቴን ብቻ ስላየ ደካማ ልጅን ጎበኘ። ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና አንኳኩ ስላልክ አንኳኳው፣ ጠይቁ ስላልክ ጠየኩ። ከፍተሃል በርህን ለኔ የታተምኩብህ መድኔ እኔ አንተ ቤት እኔ አንተ ቤት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ፣ ግን ፍቅር ነው ለዘላለም የሚመስል ማንም የለ፣ ግን ፍቅር ነው ለዘላለም የሚመስል ማንም የለ።